ሀሴቴ order ነበር ሶስት order ይዣለሁ። ሁለቱን ገላግኝ። ሄሎ ይሰማል ወይ ተቃራኒ ከሆነ ይጣልሃል። አንድ order
አንደኛው ስልሳ ሁለት ዜሮ አራት እና ስንት አልከኝ?
ስልሳ ሁለት ዜሮ አራት ስልሳ ሁለት ዜሮ ሶስት አራት ስልሳ ሁለት ዜሮ ሶስት ሁለት ዜሮ ሶስት
እና ሌላም ስልሳ ሁለት ነበረኝ ዜሮ እሱን ሶስት።
አዎ፣ ከሁለቱ አ- የ- ምን የሚወጣው ሁለቱም ነው እንዲወጣ የፈለከው?
አይደለም ስልሳ ሁለት ዜሮ ሌላው?
ሶስት ስልሳ ሁለት ዜሮ ሶስቱ ይውጣ።
hello ይሰማኛል ይሰማኛል።
ስንት ይውጣ?
ስልሳ ሁለት ዜሮ ሶስት ይውጣ።
እዚሁ ጠብቀኝ።
እሺ።
ከሰሚት እሺ፣ መከላከያ ኮምፓውንድ እና
እም። አዎ ዘመናዊነት እኮ ነው። አላወቅም እንዴ?